Hello ጤና ይስጥልኝ።
አብሮ ይስጥልኝ ሰላም ነው።
ሰላም ቢኒያም እባላለሁ። ጉዳዩን ነው የደወሉት። በባለሙያነት ለመመዝገብ ነው?
አ አ በማለት ነው።
እሺ ሙሉ ስምዎትን ይንገሩኝ።
ሀብቱ እባላለሁ።
ሀብቱ
ፍቃዱ
እ ፍቃዱ
ሀብቱ ፍቃዱ።
ፍቃ- አ
እሺ ሀብቱ የሚጠቀሙት ስልክ ይህንን ነው?
አ ይሄንን ነው።
አርባ ሀያ ስምንት ስልሳ አምስት ሰማንያ አ
እሺ እድሜው ስንት ነው?
እድሜ ሀያ ስምንት ሀያ ስምንት የመኖሪያ አድራሻዎት የት አካባቢ ነው?
ም- ማይጨው
ማይጨው አ
እሺ ሀብቱ እ እና application ኣችን አሁን እየሰራ ያለው አዲስ አበባ ላይ ብቻ ነው።
Okay
እ ከአዲስ አበባ ውጪ እየሰራን አይደለም እና እህም።
እ ለዛ ነው። ስለዚህ ወይ ወደ አዲስ አበባ ሲመጡ ወይም እኛ ከአዲስ አበባ ወጥተን መስራት ስንጀምር እናገኙታለን።
ጥሩ ጥሩ እሺ መልካም ቀን ይሁንልዎት።
እሺ።